ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳው?
ልክ ያለው አሁን አሁን ደውዬ ነበር ወደ እንትኑ
እ ወደ ቴሌ ብር ወደ ቴሌ ምናምን ያልኩሽ
withdraw ወጪ አድርገህ ነው
ወጪ ላውጣ ስል እምቢ ይለኛል፣ አይወጣም።
in section ከጨዋታው ተማውንት እያለህ ከቤት ነው?
ከቤት እ እዩ በትንትን ቴሌግራም ላይ ቴሌግራም ላይ ልካለሁ።
ላክልን። እሺ ማን ነው እሱ አዎ።
ቴሌግራም ላይ ኢብራሂም
ኢብሮ H የሚለው ነው?
እ እንደው በእናትሽ በጣም እየተናደድኩ ነው፣ ደግሞ አልወጣልኝ ሲል እሺ እንትን ነው አስተካክል።
upgrade ስለሚፈልግ ነው account እሺ እንልክልና እኛ access ኡ ስለሌለን ነው ለአለቃችን እንልከውና ይደረግልሃል። እሺ ቃል ኪዳን ስለያዘችው ጉዳይህን ታስደርጋለህ።
ይኸው በቃ እየተናደድኩ ሳምንት አለፈው አልወጣ እያለ okay አይ አስደውልልንም ጨዋታውን- ነበር።
ደውዬ ነበር ትናንትና አልወጣ እሺ ሲል በቃ እየተናደድኩኝ ብሬን ጨረስኩ።
እሺ በቃ ችግር የለም ትንሽ ታገሰን። እሺ ዛሬ ስላልገባልን ነው። ሶ ታሳውቀልሃል። እሺ ይደር አፕግሬድ ይደረግልሃል።
እሺ እሺ